ሄሎ ሄሎ ሁለት ነበር ነው ቤት ከቤት ቤት ነው የደወልኩልህ።
ማለት ከቤት- ከቤት ቤት ነው የምደውልልክ።
ያው አዎ፣ አውቃለሁ።
እሺ ስንት በስንት ብር ነበር ያደረግከው?
ያው ብዙ ጊዜ ነው አሁን ያልገባ የገባም አቋለች ሁለት ሺህ ምናምን ገብቷል፣ ሺህ ሰባት መቶም ገብቷል። በይ እሺ ያልገባውን ንገረኝ እስኪ። ያን- ያልገባ ያው ሺህ ሁለት መቶ አለ።
እሺ ከዛ አምስት መቶ ሁለት ጊዜ አለ። ሄሎ